ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
deposit አድርጌ እኮ እስከዛሬ ሊያስገቡኝ አልቻለም።
deposit ያደረጉበት text ይገባሉታል አይደል? እሱን screenshot አድርገው ወደ ቴሌግራማችን ይላኩል።
ልኬያለው ልኬም እኮ መቼ?
የዛሬ ሶስት ቀን ልኬያለው
እስኪ ከዛ text ስልኩ እንዳለ- ስልኩ ዜሮ ዘጠኝ አስራ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ
ዜሮ ዘጠኝ አስራ ዘጠኝ
ሰላሳ አምስት
አልገባኝም። በድጋሚ ዜሮ ንገሩኝ።
ዘጠኝ ዜሮ ዘጠኝ አስራ ዘጠኝ እሺ
ሰላሳ አምስት እሺ
ሰላሳ ሁለት እሺ
ሰባ አንድ
ተመስገን መለሰ።
ይህን እንደዚህ የሚያስመጣ ፍቅር አለ።
ትላንትና ነው ስልክ ቁጥር ይላኩ ብለን ያናገርነው አይደል? እሺ መልስ ስናገኝ እዛው ቴሌግራም ላይ መልስ ስለምንሰጡት በትዕግስት ይጠብቁ።
እሺ መልካም ቀን።
አንቺ